Hello ሰላም ጤና ይስጥልኝ።
Hello
ወይ ሰላም ይሰማሃል?
አቤት ጆሲ በርገር ነው?
አዎ።
እሺ እ ከቢዩ ነበር እና order ነበር ዘጠና ስድስት አርባ አምስት አርባ ስምንት ልጁ መብራት የለም ብሎ ነበር።
አዎ አሁን ይሰራል። አዎ
ስንት ደቂቃ ይፈጃል? እሺ
አሁን አስራ እ አምስት አስራ አምስት ደቂቃ
አዎ
ቆይ እሺ አንዴ እ jumbo ና super meat ነው።
ጆሲ በርገር አንድ ሰዓት ከስድስት ሆኖታል መብራት ጠፍቶ። ቆይ እሱን ላረጋግጥ። የሞተር connect ነው? አዎ አስራ አምስት ደቂቃ እያለኝ ነው። እሺ ልጁ ጋር ደውላለሁ። እሺ አባት ደውልልሃለሁ። ቆይ አንዴ
እሺ